ጥገና ክፍላኪልኝ ፋይል የኦክስጅን ብቻ መስገብኝ
ሄሎ
ጤና ይስጥልኝ። ከብዙ የጥሪ መካከል ነበር የምንደውለው፣ እሺ እሺ።
ተቋረጠ።
አዎ አዎ፣ ይቅርታ።
የእርስዎን ስም ይንገሪ ልመዝግብለውት።
የምኑን?
የደዋይ ስም ይንገሪ ልመዝግብለውት።
ኦኬ፣ እየደወልኩ ማ- ማለት የእቃውን ብልሽቱን ነው የምነግርሽ ወይስ የድርጅቱን ስም?
አይ የእርስዎን
የእኔ ታደሰ እባላለሁ።
ታደሰ ማን?
ንጉሴ
ስልክ ቁጥር የደወልበትን ለያዘ የጥገና ክፍል ሲመጣ በዚህ ነው የሚያገኘውት።
አዎ አዎ፣ በዚህ ስልክ ያገኙኛል።
ቦታው የት አካባቢ ነው?
ያ- ሀያት አደባባይ
እዛው አደባባይ ወይም ይባላል።
አዎ፣ እዛው አደባባይ ጋር Hill Bottom Recreation Center የሚል ድርጅት ነው።
ማሽኑ እዛው ምንድን አያት- ነው የሆነበት?
ማሽኑ ተቀይሮ ነበረ። አያቀዘቅዝም፣ ምንም በረዶ አይሰራም። ማለት hose ኦች hose ኡ እንዳለ ያው በበረዶ ካልተሸፈነ መቀዝቀዝ ስለማይ ማሽን እንትኑ ድራፍቱ መቀዳታች አይደለ
እህ፣ አያቀዘቅዝም። ሞተሩ start ያደርግና ይነሳና ይጠፋል መልሶ እ፣ እንትኑ ሞተሩ ይነሳና ይጠፋል እና ሞተሩ ከሰራ ደግሞ ያው ሊቀዘቅዝ ስለማይችል እሱን መተው እንዲያደርጉልን ነበረ። ሳምንት ሊሆነ ነው አሁን ራሱ እና ያው ሽያጭ አቁመናል ጭራሽ ነው ማለት ነው።
እሱ ደንበኛ ቅሬታዎትን ባስቸኳይ መዝግብ ያስተላልፍልን። ጥገና ክፍል ሌላ መረዳዎት ነገር አለ?
ሌላ ምንም የለም። አመሰግናለሁ።
ስለደወሉ እናመሰግናለን። ስለ አገልግሎት ያለዎትን ሀሳብ እስቲ ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።